ባው ነበረኝ አንድ ብቻ ባል ነበር የሚያጥረኝ ሆን ብሎ ማፈቅረኝ ባያጥረኝ መተው መች ተገረኝ ወዶ መተውማ ችሎታው ነበረኝ አንድ ብቻ ባል ነበር የሚያጥረኝ ሆን ብሎ ማፈቅረኝ ባያጥረኝ መተው መች ተገረኝ ገዳማይ ገዳማይ ፍቅር ተነሳና የመውደድ ነገር አንዳንቺን እላለሁ ከልብን አገር ገዳማይ ገዳማይ አንዳንቺን እላለሁ ከልብን አገር እስቲ ብለሽ አለችው ነገሬ አትከበይ ሞይ መውደዴን ማፍቀሬ እስቲ ብለሽ አለችው ነገሬ አትከበይ ሞይ መውደዴን ማፍቀሬ ገደብ ዳማዬ አይናማዬ ናድናልኩኝ እንጂ ገዳማይ በገባው በወጣው ገዳማይ ገበው አለበት ገዳማይ መሯሽን መቻጣው መቻጣው አልተወዋይ ተወኝ ሆነ እንጂ ነገሩ አልተወዋይ ተወኝ ሆነ እንጂ ነገሩ ይቀላል ነበር ወይ አልተወዋይ ተወኝ ሆነ እንጂ ነገሩ አልተወዋይ ተወኝ ሆነ እንጂ ነገሩ ይቀላል ነበር ወይ ወዶ መተውማ ችሎታው ነበረኝ አንድም ቃል አልነበር የሚያጥረኝ ሆን ብሎ ማመተች ባያጥረኝ መተው መቸገረ ወዶ መተውማ ችሎታው ነበረኝ አንድም ቃል አልነበር የሚያጥረኝ ሆን ብሎ ማመተች ባያጥረኝ መተው መቸገረ ገዳማይ ገዳማይ ፍቅር ተነሳና የመውደድ ነገር አንዳንቺን እላለሁ ከድፍን ሀገር ገዳማይ ገዳማይ አንዳንቺን እላለሁ ከድፍን ሀገር እስቲ ብለሽ አድምጪው ነገሬን አትቀበይ ሞይ መውደዴ ማፍቀሬ እስቲ ብለሽ አድምጪው ነገሬን አትቀበይ ሞይ መውደዴን ማፍቀሬ ገደብ ዳማዬ አይናማዬ እንደሆኑ ብለው ገዳማይ ማደር በተመቸ ገዳማይ ለኔ አዲስ መጮ ነው ገዳማይ ሳላውቀው ቀርቼ ያስቸግራል እንጂ ፍቅር ስሜት ይላል ያስቸግራል እንጂ ፍቅር ስሜት ይላል ሰው ግንድም ታቅፎ መቀናት ይችላል ያስቸግራል እንጂ ፍቅር ስሜት ይላል ያስቸግራል እንጂ ፍቅር ስሜት ይላል ሰው ግንድም ታቅፎ መቀናት ይችላል ወዶ መተውማ ችሎታው ነበረኝ አንድም ቀባል ነበር የሚያጥረኝ ሆን ብሎም አፈቅረች ባያጥረኝ መተው መቸገረኝ ወዶ መተውማ ችሎታው ነበረኝ አንድም ቀባል ነበር የሚያጥረኝ ሆን ብሎም አፈቅረች ባያጥረኝ መተው መቸገረኝ ገዳማይ ገዳማይ ፍቅር ተነሳና የመውደድ ነገር አንዳንቺን እላለሁ ከድፍን ሀገር ገዳማይ ገዳማይ አንዳንቺን እላለሁ ከድፍን ሀገር እስቲ ብለሽ አድምጪው ነገሬ አትከፈይ ሞይ መውደዴ ማፍሬ እስቲ ብለሽ አድምጪው ነገሬ አትከፈይ ሞይ መውደዴ ማፍሬ ገደም ዳማዬ አይ ዳማዬ ቀላዋጭ አይኖቼ ገዳማይ በፍቅርሽ ተቀ መጡ ገዳም አይቀው በትክክል ገዳም አይቀው ጉያሽ ላይ ወጡ ላይ ወጡ አይንሽን የማየው በጠባ በነጋ አይንሽን የማየው በጠባ በነጋ ብትከፍዪ ብዬ ነው የማከረን ዋጋ አይንሽን የማየው በጠባ በነጋ አይንሽን የማየው በጠባ በነጋ ብትከፍዪ ብዬ ነው የማከረን ዋጋ ያሰክራል እንጂ ፍቅር ስሜት ይላል ያሰክራል እንጂ ፍቅር ስሜት ይላል ሰው ግንድም ታቅፎ